ጤና ይስጥልኝ አሉ ባካ።
ሰላም ናችሁ?
እግዚአብሔር ይመስገን።
እንትን five L ምናምን ባንክ ያለበት ይኖራችኋል? ባንክ ወይ አዋጭ ባንክ እናያይዝሎታለን፣
እ?
ባንክ እናያይዝሎታለን።
ባንክ ይያዛል።
አዎ ይያያዛል።
አሁን የሆነ እንትን ላይ እያዩት ነበረ ቲክቶክ ላይ ሁለት ሺህ ሶስት five L
እሺ
አሁን ባንክ እስከ ስንት ነው የምታያይዙልን?
ሳይክል አሁን ያለን ሁለት ሺህ አራት እና ሁለት ሺህ ሁለት ነው።
ሁለት ሺህ አራት ሁለት ሺህ ሶስት እና ሁለት ሺህ አራቱን ስንት ስንት ዋጡልናላችሁ? ባንክ ሁለት ሺህ አራት ያለጠፈ ነው። ታርጋ አለጠፈ አዲስ ዜሮ ነው።
ዜሮ ነው።
አዎ ታርጋ ስንት- ያላጠፈ ስንት ነው ስንት ነው ዋጋው ሙሉ?
ሶስት ነጥብ ስምንት ሶስት ነጥብ ስምንት አዎ ባንክ እስከ ስንት ዋጡልናላችሁ?
እስከ አንድ ነጥብ አምስት እስከ አንድ ነጥብ አምስት አዎ
የት ነው ቦታው? አድራሻው የት ነበር?
መስቀል ሲወዱ ከአስር እንገናኝ
አይደለ በቃ እሺ። እሺ ሶስት ነጥብ ምናየው ዜሮ ዜሮ